ሄሎ ሄሎ፣ ሰላም ጤና ይስጥልን።
አሮቹ ሰላም ከችፕችፕ ነበር የምደውልዎት።
መቼ?
ይቅርታ፣ ችፕችፕን ይጠቀማሉ አይደለ?
አዎ okay። እንዴት አገኙ ችፕችፕን? ምን መስተካከል ያለበት ነገር አለ? እሱን ነገር ለመጠየቅ ነበረ።
አይ ቆንጆ ነው፣
ቆንጆ ነው።
ቆንጆ ነው። ምናልባት ሌላ ሰው ከስች በደንብ ይጠቀመዋል።
ምን ብናደርግ የሆነ የተሻለ ነገር ይኖራል ብለው ያስባሉ?
አይ ያው የተሻለ ነው። anyways በባለፈው I think ምናልባት የተወሰነ ያየንበት እሺ፣ ምን ላይ ነው የተወሰነ ጉዳት አገኘ። ማንጎ ላይ ማንጎ፣ አቮካዶ ምናምን አካባቢ እሺ፣ ማንጎ ላይ የተበላሸ ያገኘ ነው መሰለኝ። I think okay። የማንጎ እና- order የተበላሸ ነበር።
plus ደግሞ አንዳንድ እንትኖች order አድርገናቸው ድል አሉ፣ ምን ይላሉ?
የማይመጡ አሉ።
ኦኬ። በ- በሰዓቱ አለመድረስ እና የፕሮዳክቶች ብልሽት ነው እርስዎ ያጋጠሙት አልፎ ነገር?
አልፎ አዎ፣ አልፎ አልፎ ብዙም አለ ማለት ነው። ግን እርሻ ያለ አቬሬጅ ሰዎች ወደ አቬሬጅ ሰዎች የተሻለ ነው።
ኦኬ ኦኬ ገባኝ። ይቅርታ እሱን ነገር እናስተካክላለን። ሌላ ተጨማሪ ፕሮዳክት ይሄ የለም ይሄ ይጨመር ብለው የሚያስቡት ፕሮዳክት አለ?
እንደ አጠቃላይ ሁሉም ሳትግቦት ለማንተም ለሁሉም ያዋጣል።
እሺ ግን ችፕችፕ application ላይ ፈልገው ያጡት ነገር የሆነ የሚጨመር product ካለ በእርሶ ሀሳብ
ለጊዜው የለም።
የለም?
አዎ።
okay፣ እሺ ለሰጡ ምላሽ ከልብ እናመሰግናለን። መልካም ቀን ይሆንልዎት። okay